ሄሎ ጤና ይስጥልኝ ቃል ኪዳን ከ best bet ልርዳዎ? ምን አሉኝ?
withdraw ለቴሌ withdraw አድርጌ ብር እስካሁን processing ይላል አልገባልኝ።
የመቼ ነው? በስልክ ቁጥር ነው
ሀያ ስምንት
እሺ አንዴ ቆይ ይቅርታ ዜሮ ዘጠኝ ሀያ ስምንት ሀምሳ ሁለት እሺ ሰማንያ ዘጠኝ ሰማንያ ስድስት
ስንት ብር ነው ያሉት?
ሺ ሰባት መቶ ብር ወደ ቴሌ ብር እኮ እሺ ይገባላቸዋል። እሺ ትንሽ ይጠብቁ፣ process ላይ ነው።
ቁጥር ንገሪኝ፣ የተላከበትን ቁጥር ወዴት እንደሚገባ ነው። ወደ ዜሮ ዘጠኝ ሀምሳ አንድ ሰላሳ ሀምሳ ሁለት አስራ ሶስት እሺ እና- እሺ መልካም ቀን። እሺ ይቆያል ብዙ አይ ትንሽ ይጠብቁ፣ ይገባላቸዋል።
እሺ እና ተ- እንደሌላው ጊዜ አስጠኝልና
እሺ እኛ እያሳወቅን ነው። እሺ ይገባሉታል። እሺ መልካም ቀን።